ሄሎ ጤና ይስጥልኝ።
እግዚአብሔር ይመስገን።
ከአሪፍፔይ ነው የምንደውላቸው።
እሺ እሺ እሺ
አምስት መቶ ስ- betting ቤቱ ቃና ቤት ነው ደንበኛችን።
ምን አልሽኝ? ቃና ቤት? አዎ ቃና ቤት።
እርግጠኛ ነው ደንበኛችን?
አዎ ቃና ቤት ላይ ነው እርግጠኛ ነኝ።
እሺ ደንበኛችን፣ በእኛ በኩል በቃና ቤት ስላገኘ ነው።
በቃና ቤት በኩል ነው አፊ ፔይ ቴሌብር የማስገባው ከቴሌብር አካውንቴ በአፍሪ ቴሌብር በኩል ቀጥታ ለቃና ቤት ነው ሌላ ቤት ላይ አይችሉ
እሺ ደንበኛችን፣ ጨርስ
ምን አልሽኝ?
ስለ ቴሌግራም ሰጥታል።
ምን አልሽኝ?
አይሰማዎትም?
አሁን ይሰማል። ምን አልሽኝ?
ስንጨርስ እዛው ቴሌግራም ላይ እናሳውቆታለን ደንበኛችን።
ኦኬ እሺ፣ እጠብቃለሁ።